ጤና ይስጥልን
አብሮ ይስጥልን።
ምን ልጣሁት አባት
እ ታሲ የተሲ ስልክ ነው።
አ ማሪ ባባና ታሲ ነው የመኪና መሸጫ። ምን ልጣሁት
የት አካባቢ ነው?
መስቀል ፍላወርና ፓስተር እንቁላል ፋብሪካ ሶስት branch አለ።
እ ቪጎ double ጋቢና ነው። ስንት ነበር ያለው?
ሁለት ሺህ አስሩና እ
አራት ነጥብ አራት
ሁለት ሺህ አስር double ጋቢና ቪጎ።
አ
okay የት አድራ መስቀል ፍላወር የቱ ጋር?
ፓስተር ፓስተር አደባባይ ነው እሱ የሚገኘው። ፓስተር branch ኣችን ላይ ነው። ፓስተር መምጣት ይችላሉ።
ፓስተር አ
እሺ እሺ
እሺ